ሌላው ጤና ይስጥልን ቤት ቤት
ትኬት አላረምልም ብሎኝ ነው።
እሺ ካሸር ኮዱን ይዘከዋል?
እ እ ካሸር ኮዱ አለ?
አ ምን አለ?
ካሸር ኮዱ አ አ ካሸርጎ ሊሆን ነገር አለ ሄሎ ሄሎ ወይ ካሸር ኮድ አለ አዎ አለ እኮ ንገረኝ። ካሸር ኮዱን ስልሳ ዘጠኝ
ስልሳ ዘጠኝ ሰማንያ ሰባት
cashier code ኡ ስልሳ ዘጠኝ
ሰማንያ ሰባት እሺ
አምስት አምስት A አይደለም እሱ አይደለም። cashier code ማለት ከታች መጨረሻ ላይ cashier code የሚል አለ። እሱ okay።
ነው የምትነግረኝ።
እሺ መጨረሻ ላይ ያለው
cashier code የሚል አለ። ቁጥር ብቻ ነው።
ቁጥር ብቻ አዎ ቁጥር ብቻ ነው።
ቁጥር ብቻ ምኑ ምኑ ላይ እሺ ፈልገውና ወረቀቱ ላይ ካሸር ኮድ የሚል አለ።
ወረቀት አይደለም እንትን ነው እሺ ወረቀት ካልሆነ ደግሞ ኮፒ አድርገህ ቴሌግራም ላይ ላክልኝ።
ልክ ያለው አልመለሳችሁ እሺ አልመለስም።
ቼክ እናደርጋለን። በጣም ብዙ ስለበዛብን ነው። ቴክስት እንመልሳለን። ችግር የለውም።
እሺ ተለወርሟል።
ጨዋታ እንዳይጀምርብኝ እኮ ነው ካሻውን ለማድረግ ነው ችግር የለውም። ይታረማል። እሺ ያው እናየዋለን።
ቶሎ በይ እናቴ።
እሺ